ሄሎ
ሄሎ፣ እንዴት አደርሻና?
እግዚአብሔር ይመስገን።
ደህና ነሽ?
ደህና ካፌ ይመስገን።
ደርሼ ነው። በቀደም መጥቼ የነበርኩት ልጅ ነኝ።
እሺ እናት።
ደብዳቤዎቹን አደረሽልኝ እንዴ?
አዎ ደብዳቤውን አድርሼልሻለሁ።
እ ትላንትና ደውላልኝ ነበረ።
እህ ቆይ የተወሰኑትና ያገኘሁትኝ ወጥተው ነበረ። ከሰዓት አዎ።
ነበር የደወለችልኝ። ያው ስልኬ እስኪ ልትሽ ዛሬ ማን ይገኛል፣ ማን ላጣራልሽ አይገኝም?
ነው።
confirm ታደርጊልኛለሽ?
እሺ ያው እነሱ ስልክ እያነሱልን አይደለም እያለችኝ ነው።
እ እስቲ እንትን ልበልልሽ ዛሬ ስልኬ በደንብ ልስጥሽ እና ላጣራልሽ።
confirm እንድታረጊ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ አራት ሰባ አራት ዜሮ ስምንት ዜሮ ስምንት ስልሳ ስምንት ስልሳ ስምንት ሀያ ሰባት ሀያ ሰባት በቃ የሁሎችንም እንትን በይልኝ የእናቷ ደምንም ምናምን እሺ እሺ እሺ እሺ